ሄሎ
ሄሎ
ጤና ይስጥልኝ።
አብረስልኝ ምን ልታዘዝ?
በዚህ እንትን ካልሲ ስሞላ እየቆረ- እንትን እየቆረጠ ስለሚያስቸግር፣ ይቋረጥልዎት?
አዎ
እሺ፣ መስመር ላይ ጠብቁኝ። ቆይ አንዴ መስመር ላይ ጠብቁኝ። እሺ፣ system ኡ ስላስቸገረኝ ነው።
እሺ እሺ።
ዜሮ ዘጠኝ
እሺ
አስራ ስድስት
እሺ
ዘጠና ስምንት እሺ
ሰማንያ አምስት
አዎ
ደንበኝነቱ ተቋርጧል። እሺ